ነበረ፣ ግን እኮ ደስ ይላል። ጤና ይስጥልኝ። ከችፕችፕ ነበር ደውልልዎት። Hello፣
አቤት ከችፕችፕ የምንደውልልዎት ዛሬ አብሮ የሚመጣ ነበሩት አይደለ?
አ
መንገድ ዝግ ስለሆነ መምጣት አለንም እና ለመች እንላክልዎት? ያው ነገ ማንሰራም እሑድ ወይ ሰኞ
በቃ ሰኞ።
ለሰኞ ላክልዎት።
አይ ምክንያቱም ነገም እንዳትመጡ ናችሁ።
አዎ ነገ አንሰራም።
በቃ ወይ እሑድ ወይ ሰኞ በሚመቻችሁ ሰው ችግር የለውም።
ስለዚህ ለእሑድ እናድርግልዎት፣ እ ለእሑድ እናድርግልዎት።
እሺ ይሁን።
እሺ እሑድ እንልክልዎታለን። መልቀን
እሺ ለሁላችሁ። እሺ